ልቤ መሸነፉ እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆድ የመጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት ልቤ መሸነፉን እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆድ የመጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት በውበት ቁንጅና መልኳ መቻነሰ ቀርቤ እንዳናራስ ልጅነቷ ባሰ የሆዴ መጨነቅ ባየባት ነው ለሷ ቀርቤ ስርራስ የሚስቀው ተስፋ ልቤ መሸነፉ እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆድ የመጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት ተያስታምቢው መራቅሽ ክፋት ስሪ ጡር አለው ፍቅር እንዴት ልርሳሽ ከወኔ አውጥቼ ባይንሽ ውበት ዳገብቼ እዳገብቼ እዳገብቼ አስረሽኛል አልላወስ እስቲ ፍቺኝ በይ እንደጌስ እንዳልከስሽ ለመሪ ጌታ ከልጁ ሆይ የለም ስሞታ የለም ስሞታ የለም ስሞታ መሸነፉ እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆድ የመጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት ልቤ መሸነፉን እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆድ የመጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት ልነግራት ስልና ነገ ዛሬ ያልኩ የፍቅርምት አዝየው ከረኩ ሆዴ ላይ ሆንለት እንዲያው ተጨነቀ ሁኔታዋ ሁሉ ነፍስ እንዳላወቀ ልቤ መሸነፉ እንዳይነግራት ሰጋ ወራትም አለፈ ክረምትና በጋ የሆዴ መጨነቅ ፍቅሬ መች ገባት ትስቃለች እሷ ልጅነት ይዟት አሳምሮ ውበት ቢያድላት ፍቅር አታውቅም ልጅነት አላት ተመኝቼው ድንቅ ውበቷን እንዴት ላከው ልጅነቷን ልጅነቷን ልጅነቷን ቀድማ ስቃ ቀልቤን ገዛች ልቤ ማርካ ደጅ አስጠናች አትጥፍኝ አዝና ለነፍሷ ትስቃለች ትይዤ በሷ ትይዤ በሷ ትይዤ በሷ አሳምሮ ውበት ቢያድላት ፍቅር አታውቅም ልጅነት አላት ልጅነት አላት ልጅነት አላት ተመኝቼው ድንቅ ውበቷን እንዴት ላድርገው ልጅነቷን ልጅነቷን ልጅነቷን